ማታ መጣ ብሎ ለምን ቀረ? ልጋብዝ ነበረ እኮ ቀረ። ሰላም አበሻ ይኸው ጋብዝ ይዛል አለው ጋብዝ ጨርሰን
password ኡ ተቀይሯል ተቀይሯል password ኡ ስራ ስላጣን ላርግ ብለን እንግዲህ እኔ ስለፈደፋች ደግሞ መጀመሪያ አለ አለች። ሌሎች ስሜታችን ነሳቡ እንጥራ ምን ልጅ
ቀጥላይ ለማለት ስማ የለ ማለት